hello ጤና ይስጥልን ዋሽንግተን የህክምና ማዕከል አዎ ጤና ይስጥልን።
አቤት ሄሎ ሄሎ ሰላም ነው።
ሰላም ከየካቲት ነበር የምደውለው እሺ
ከ emergency አንድ patient ነበረን stroke suspect አድርገን non contrast brain CT ፈልገን ነበር።
ምን አልሽ non contrast brain CT ፈልገን ነበር።
Non contrast brain CT scan አዎ ሁለት ሺ አምስት መቶ ሁለት ሺህ አምስት ብር በቃ ለ- ለ- እንትን ለአስተማሚዎቹ ንገሪያቸው። ከየካቲት እኔ
እሺ
Hello Hello ሁለት ሺ አምስት መቶ ነው ዋጋው እ ሁለት ሺ አምስት መቶ ነው ዋጋው Okay የት ነው እ
አ፣ ነው እዚህ። እሺ እሺ።
ቆይ አንዴ በምን Emergency ያለ ብ- ታካሚ ነው አዎ አዎ በምንድን ነው የምትመጡት በአምቡላንስ ነው
እኮ አምቡላንስ ትል- ትልቁ አይደለ?
እሺ አምቡላንስ ይመጣልናል አይደል?
አዎ በቃ መልሼ መልሰን በዚህ ስልክ እንደውልላችሁ እሺ ይደወላል በዚህ ስልክ ከየካቲት ነው ያልሽኝ የካቲት emergency አዎ አደል እሺ እሺ